বাবা বাবা ፈጣሪ ምንደስብ ሊጣላው አይኑሌ ፈጣሪ ምንደስብ ሊጣላው አይኑሌ ዘንድሮን ውሃ ለሆድ ያልፈየደ ብሶት የበላው ጭንቅ ያረምድ አምና ዘንድሮ ሐዘን መጪውስ መች ለየ እስቲ ልተውለት አምላክ ይፍታው ብዬ አምላክ ይፍታው ብዬ መቆየትስ ላይ ስንት አስመለከተው አልገባለ እንጂ ሁሉም ኪሎ ሜትር እያደሙ ይመስል ያላቸው ቀጠሮ ጉዳ ፈሉ ምን ዘንድሮ እናኑሮ ክክ ያንጀቴው ስብስብ የሆዴ ቋጥሮ ክክን አልፈታ ማለ ጭራሹ ኑሎ አድሮ ክክ የባሰ ምታ ካምናው የዘንድሮ ክክ የባሰ ምታ ካምናው የዘንድሮ ምነው ባባ ባባ ይልብኛል ሆዴ ምነው ጭንቅ ጥብብ ይልብኛል ሆዴ ፈጣሪ ምንደስ ሊጣላው አይነው እንዴ? ፈጣሪ ምንደስ ሊጣላው አይነው እንዴ? ጽልመት አስከትሎ ጭንቀት ያባረረን ዘንድሮ ህሉጋው ጤና አልሆነም ማለት ጅረቱን አሻግሮ ካቀበት ፊት ላይ ደጋግሞኛ አግኝቶ ባለቀን ገደለኝ ባለቀን ገደለኝ የችላ ችላ የሕይወቴን ተገን የኑሮዬን ጥላ ዋልታው ሳይሰበር ማገሩ ሳይላላ እስቲ ላጥብ አብቅው የጎኔን ከለላ እህህ ያንጀቴው ስብስብ የሆዴ ቋጠሮ እህህን አልፈታም አለኝ ጭራሹን ውሎ አድሮ እህህ የባሰ መጣ ካምናው የዘንድሮ እህህ የባሰ መጣ ካምናው የዘንድሮ ከከ የባሰ መጣ ካምናው የዘንድሮ ከከ የባሰ መጣ ካምናው የዘንድሮ ከከ የባሰ መጣ ካምናው የዘንድሮ